hello hello hello ጤና ይስጥልኝ ቴሌቪዥን ይሰማኛል ምን ልርዳው
አይ ለመጠቀም ነበር ቴሌቪዥን ኮድ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል ሰባት ቁጥር ተጭነው አማርኛ ያርጉ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል አለ ስለዚህ ጥያቄና መልስ በ coin የእጅ ጨዋታ በትኬት ነው የሚጠቀሙት
አይ ለእንትን ለበተን ስልክ አስቸግር
እ ይቻላል ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጠቀም ይችላሉ
ለበተን አዎ
እሺ